hello እስማኤል
hello hello አቤት ሰላም ጤና ይስጥልኝ አዎ ጤና ይስጥልኝ እስማኤል
አዎ ዮናስ እባላለሁ ከ STEM for Kids ነበር የምደውልልህ እሺ የኮምፒውተር programming ለህጻናት የሚል ፌስቡክ ላይ አይተህ ስልክ ቁጥርህን አስቀምጠህልን ነበር ታስታውሰዋለህ አሀ ነው አዎ አዎ አዎ አስታወሱት አዎ እውነት ነው አስታውሻለሁ አዎ እሺ አቶ እስማኤል የተ- ተጨማሪ መረጃ ፈልጋለሁ ብሎ ነበር እና አዎ፣ የተወሰነ እንደዛ አልኩ እንደ አዎ እሺ እሺ መልካም እሺ ስጠኝ እሺ እና እንትን ላለው ግን ትንሽ የሆነች busy የሆነ ቦታ ነው ያለሁት ወደ በኋላ ወይ ራሴ ልደውልልህ በዚህ እሺ ስልክ ቁጥር ልስጦትና በዛ ስልክ ይደውሉልኛል አቶ እሺ ዜሮ እሺ ዘጠኝ ሰላሳ ዜሮ- አምስት
እሺ ሰላሳ አምስት ቁጥር ነው ሀያ ሁለት ሀያ ሁለት አርባ አራት በቃ ቀላል ሰላሳ አምስት ሀያ ሁለት ሀያ ሁለት አርባ አራት አዎ ዘጠኝ ሰላሳ አምስት ሀያ ሁለት ሀያ ሁለት አርባ አራት እሺ እሺ እደውላለሁ ወደ- እሺ እሺ thank እሺ እሺ እሺ እሺ